ሰላም ጤና ይስጥልን።
አቤት እህቴ።
ወይ check አደረግከው?
አዎ balance check ስናደርግ ዜሮ ዜሮ ነው የሚለው።
አልገባም።
አልገባም። አዎ እስኪ ለሳንቲሞች እኛም እየጠየቅን ነው።
እሺ።
error ከሆነ ከኛ በኩል አልፏል። ምናልባት እሺ።
በሳንቲም በኩል ስለሚሆን ትንሽ እ።
ጠብቁን። እሺ።
ትንሽ ጠብቀን ደውል።
አዎ እስኪ ደውል። ለሳንቲሞችም መደወል ትችላለህ እነሱ ጋር ለ- ስለሆነ ለምኖቹ በ- ሳንቲም ፔ ሳንቲም አዎ፣ ሳንቲም ፔ ቁጥር ቁጥሩ እሺ ቁጥሩን እ፣ ትነግሪናለሽ እህቴ?
እሺ ዜሮ ዘጠኝ ሰባ ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት አዎ ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አርባ ሰባት አርባ ሰባት አስራ ስድስት አስራ አዎ እሺ እሺ እህቴ።
እሺ፣ አረ።
እሺ አመሰግናለሁ።
ቆይ አንተ ደግሞ እየደውል አንተ ቤት